ሄሎ ጤና ይስጥልኝ። ሄሎ ደውለው መልስ ናቸው እያሰሙ ሄሎ
ሄሎ አዳምጪ ነኝ።
አዳምጪኝ
ሄሎ ሄሎ ሄሎ ሄሎ አቤት አቤት
ሄሎ ሄሎ አይሰማም ሄሎ
አይሰማም እኔ ይሰማል ይሰማልማ ለመመዝገብ ፈልጌ ነበር።
የ online class ነው
አዎ
እሺ account ልላክልዎት
እሺ
በዚህ ስልክ ነው የሚጠቀሙት አዎ